የኢትዮጵያ የደሴ እባክዎ ምንድን ነው?
አቤት
ምንድን ነው እባክዎ?
ማለት እናንተ ሄር ላይ ያላችሁት ማናጀሮች አካባቢ ነው ወይስ ሌላ ቦታ ነው? የእናንተ ይሄ ድርጅት እኛ የጥር- የ BGI ስልክ ጥሪ ተቀባዮች ነን።
ምን ተቀባይ ስልክ ጥሪ
ስልክ ጥሪ? okay። ስለዚህም okay። አይ ለ- አይ በቃ ምን መፍትሄ ለማይሰጠው ባልነግርሽ ነው የሚሻለው። እኔ ማናጀሮችን አማካኝነት መስሎኝ ነበር።
እ፣ ከፈለጉ ቅሬታውን እኔ ተቀብዬ ለእነሱ ማስተላለፍ እችላለሁ። እነግራቸው።
አይ ከዚህ በፊት ደውዬ ስላልደረሰ ነው እና እ፣ በሰራተኞቹ በሚመጡት ያው በአውራጆች ምናምን በእነሱ ስለተጠቆቅኩኝ ድጋሚ መናገር አልፈልግም። በዛ እ፣ ደንበኛችን ስለዚህ ሀሳብ አይግባዎት እኛ ማለት ይህን ለሚመለከተው ክፍል ነው ማስተላለፍሎት አታደርሱም።
የነገሩት ቅሬታ አድ- ከዚህ በፊት ሶስቴ ሁለቴ ደውያለሁኝ።
ይህ መስመር አዲስ ነው የጀመርነው አሁን